ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አቤት።
አቤት ደውለው ነበር።
አ፣ ስኬት ነው።
አዎ
እሺ እንትን አስገብቼ ነበር ለማስወገድ እና አገር ውስጥ ስላልነበርኩኝ ስደውል አትደውሉ አላወቅኩም።
ምንድን ነው አዲስ ማሽን ነው?
አይ ማስወገድ ማስወገድ ነው ያሰብኩት የነበረኝን ማሽን ማለት ነው እሺ
እኮ እ፣ ትደውሉልኛላችሁ አይደለ?
አዎ እንደውልልሻለን። አዎ የማሽን ቁጥር ትነግሪኛለሽ የምታውቂው ከሆነ?
አላውቀውም።
ሲል ነበርሽን እስኪ እሺ ቆይ አንዴ ሲል ነበሩ ልስጥሽ። ጋቢ ቦፌ ነው ዱ መሀል ላይ ነው የቆምሽው ደግሞ አንቺ ዜሮ ዜሮ እሺ አስር እሺ ስልሳ ሁለት እሺ ዜሮ ሰባት ዘጠና አራት አዎ
ሁለት ዜሮ አስር ስልሳ ሁለት ዜሮ ሰባት ዘጠና አራት አዎ በቃ እንደውልልሻለን check አድርገን እሺ እሺ